ሆድን ጫካ አድርጎ ቂም ይዞን ጣረ ሞዛዛ ያሰኛል ወዝ የሌለው መረቅ በክፋት ውስጥ ውስጡን ሆድ እየቀበረ ከአንገት በላይ ፍቅር ምኑን ተከበረ የልብን ሰርቶ ይቅር በሉኝ ምን ሳጠፋሁ ምን በደልኩኝ በማለት ሰውን አለ የሚያሞኝ ቂምም በሆድ ይዞ መታረቅ ይቅርታ አርጉ እያሉ መራቀቅ አጉል ነው ከንቱ መበሻሸቅ ይቅርታ ምንድን ነው ካልተስተካከለ እሾሃ ሜኬላ ሆድ ያበቀለ ሰው ይቅርታ ቢለኝ ምንም የለው ዋጋ በልቡ ጎዝጉዞ አጋምና ቀጋ የልብን ሰርቶ ይቅር በሉኝ ምን ሳጠፋሁ ምን በደልኩኝ በማለት ሰውን አለ የሚያሞኝ ቂምን በሆድ ይዞ መታረቅ ይቅርታ አርጉ እያሉ መራቀቅ አጉል ነው ከንቱ መበሻሸቅ ከልብ ውስጥ አይወጣም እኮ ለዘወትር ቂም ሀያል ዱላ ነው ድምፅ የሌለው በትር ንጹሕ ሰው በመምሰል ውስጡ ሳይታወቅ ላይ ላዩን በመሳቅ ይላል እንታረቅ የልብን ሰርቶ ይቅር በሉኝ ምን ሳጠፋሁ ምን በደልኩኝ በማለት ሰውን አለ የሚያሞኝ ቂምን በሆድ ይዞ መታረቅ ይቅርታ አርጉ እያሉ መራቀቅ አጉል ነው ከንቱ መበሻሸቅ መበ